መንገድ እያ ምናምን ሲሆን አንድ ሰዓት አርባ አምስት ደቂቃ አዎ እሄዳለሁ።
ሄሎ ሄሎ አቶ ከራይ አቤት ሃይማኖት ነኝ።
ሰላም እ ሃይማኖት እሺ እሺ እ ከአለቃ ጋር አውርተን ነበርና እሺ ይመሻል እያለ ነው። ይሄ ሰባት ከሀምሳ አምስት ላይ አለ
okay እሱን ብናደርገው ብሎ በቃ እ፣ በዛ መልኩ እንዲያደርጉ ነግራቸዋለሁ እንደ direction ለነ ማለት ለነማሩ እሺ እሺ።
መመለሻውን አልወሰናችሁም።
እስ አሁን ደውልለታለሁ ለማድረግ መልሼ ደውልልሻለሁ ወይ ስልክሽን ምልክት እሺ ታደርግልኛለሽ አሁን አድርግልሃለሁ። እሺ እሺ መጨረሻው ስንት ነው የኔ ስ- ስ- አርባ ሶስት እሺ እሺ እሺ